እንዴት ነች?
ትላንትና ማታ በዚህ ሰዓት ብር withdraw አድርጌ ነበረ እሺ
እና እስካሁን ሶስቴ ነው transaction የሚሰራው። መጀመሪያ አራት መቶ ከዛ አምስት መቶ ከዛ ሰባት መቶ withdraw ነበር ያለው
okay እሺ እና ቤት ቤት እስካሁን ቁጥር አየ- ነው የደወልክበት እና አይደለም ሌላ ቁጥር ሌላ ነው እሺ አንዴ አዎ።
ጠብቀኝ እሺ ቤት ቤት ቁጥር ንገረኝ ዜሮ ዘጠኝ
ዜሮ ሰባት ነው ሰፈሪ ነው ዜሮ ሰባት አስራ አምስት እሺ ስልሳ አራት እሺ ሰማንያ ሰባት እሺ
አርባ ስምንት አቤኔዘር
ሰባት መቶ አምስት መቶ እና አራት መቶ ብር አ በቻፓ ነው withdraw ያረከው እና ይገባልሃል። እሺ processing ላይ ናቸው ሁሉ።
okay ከ time interval ኡ ማወቅ ፈልጌ ነበር።
አዎ በእነ- በእነሱ side ነው የሚስተካከለው። እኔ ለእነሱ አሳውቅልሃለሁ። እሺ በእነሱ side የሚስተካከል ስለሆነ ነው።